hello hello hello አይሰማም?
እኔ ጋር ይሰማኛል። ሰላም ነው።
እግዚአብሔር ይመስገን። domestic ላይ ነው የደወሉልኝ።
አዎ አዎ። የአንድ ሰው ህይወት የሚል ፕሮግራም አላችሁ። እዛ ላይ መቅረብ እችል ከሆነ ብዬ ነበር የደወልኩት።
እሺ
እሺ እናቴ።
አንተ አንተ ነህ የምትቀርበው?
አዎ
እሺ
ምንድን ነው?
አንዴ በመዝግብህ መስመር ላይ ጠብቀኝና ስምህን ማን ልበል?
ካሳሁን እባላለሁ።
ማን አሉ?
ካሳሁን ካሳሁን ካሳሁን ማን?
ካሳሁን ሰማ።
ካሳሁን ሰማ።
አዎ እሺ ስልክ ቁጥር 09 ሰላሳ ሁለት 32 አስራ አምስት
15 ዘጠና ሶስት ሰማንያ አምስት
እሺ እ፣ የአንድ ሰው ቤት ላይ ነው መቅረብ የፈለጉት። አድራሻ የት ነው?
አዲስ አበባ ሻቤት አካባቢ።
ተመዝግበዋል። እንደውላለን።